ሄሎ
ሄሎ ናት ሄሎ ሰላም ጤና ይስጥልን።
አለቃዬን አሳውቂያለሁ ካላለሽኝ እስካሁን የጠበኩት እዳን ባላንስድ ያለውን ነው አይደለ?
አ አንድ ሺህ ስድስት መቶ አ ደውለንላቸዋል። እሺ ደውለንላቸው ለሳንቲሞች check እንዲያደርጉ ይ- ነግረናቸዋል። ምክንያቱም ያንተ ብቻ አይደለም
ኦ የአንተ ብቻ ስላልሆነ ከዛም በኋላ ሌላ እንደዚህ request ስለመጣልን አሳውቀናቸዋል። እሱን check እያደረጉ ነው። ዛሬ እሁድ ስለሆነ የእነሱ ማናጀር አልገባም ይመስለኛል
እና መቼ ደግሞ ልደውል?
እ አይ እኛ ነግረናቸዋል እና እ እስኪ fix እስኪያደርጉት እየጠበቅን ነው።
መቼ ዛሬ ነው ነገ ነው ታዲያ የምደውለው?
እነሱ ያው አለቃቸውን ደውለው ማናገር ከቻሉ ዛሬ fix ይደረጋል።
እሺ ካልሆነ ደግሞ ነገ ጠዋት ትደውልልናለህ።
አ እሺ፣ ስለደወልክ እናመሰግናለን አባ።
እሺ እሺ